ጤና ይስጥልኝ። ስፖርት ነው ባክ የሚኖር ነው።
ሁሉ ስፖርት ተመዝግቤ ነበርና እሺ ከዛ ኮድ የምላክበት ተለ- ተላክቶብኝ ከዛ ለማ- ማስገባት ሲል አቃተኝ። በቃ ነጭ ሆነ።
ም- የምኑ ነው ነጭ ሆነው?
የኮድ መገ- ማስገቢያው OTP ማስገቢያ አዎ
አጽፍም አጽፍም በቃ ምንም አያጽፍም። ስንት ጊዜ ሞክሬዋለሁ፣ በሌላ ሰውም ሞክሬዋለሁ። አይጻ- መጻ- ማጻፍ አቃተኝ።
ባለፈው የ OTP ው ምንድን ነበር ስታረጉት የሰራው? ምን ስታረጉት ነው የሰራው?
hello አቤት refresh አድርገውትም አልሰራሉትም።
አዎ አልሰራንም። ራሴ ሲሞክሬው እሺ
እሺ ቼክ እናደርግልዎታለን።